ጤናችን ተጠንቅቀን የትኛውን የእባብ ኩንስራት
ኦክሲጅን ላስመዘግብ ነበር።
እሺ ደንበኛችን ከዚህም በፊት አላስመዘገቡም አይደል? እኛ ጋር ደውለው እ?
ከዚህም በፊት እኛ ጋር አላስመዘገቡም አይደለም?
አስመዝግቤ ያለሁ
እሺ አሁን ለሌላ ነው የፈለጉት።
እ? እ?
አሁን ሌላ ነው የፈለጉት። ያው መቶሎት ማለት ነው።
አዎ ሌላ ለማስመዝገብ ነው።
እሺ ወንዳማች ባር እንደ ሬስቶራንት ነው።
አዎ ወንድማቸው በረና ሬስቶራንት እሺ ሙሉ ስሞትን ይንገሩኝ።
ብሩክ ብሩክማ ምትኩ
ብሩክ እሺ። አሁን በደወሉበት ስልክ ሊያዝለው ደንበኛችን አዎ በዚህ ስልክ
እሺ የት አካባቢ ነው የሚገኙት ደንበኛችን?
ኮቶቤ ዜሮ ሁለት ጤና ጣቢያ አካባቢ
ኮተቤ ዜሮ ሁለት
ኮቶቤ ዜሮ ሁለት አዎ ጤና ጣቢያው አካባቢ
እሺ የመዘገብኩሎት ነው። መስመር ላይ ጠብቁኝ ደንበኛችን። የወረፋ ቁጥር ሰጥቶታለሁ።
እሺ እሺ
እሺ ደንበኛችን መዝግቤልዎታለሁ። የትኬት ቁጥሮት ሀያ ሰባት
እሺ ሰባ ስድስት ነው።
ሰባ ስድስት አዎ ሀያ ሰባት ሰባ ስድስት እሺ እናመሰግናለን።
እሺ ሌላ ምረዳዎት ነገር አለ?
አይ እናመሰግናለን። በቃ እንደውላለን። እሺ።
እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።